ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል። ስመ ጠቅላላ ዓለም መልከ ብዙ ሁሉም ተሸክመሽ ኖሮ ከነጓዙ ከወዲያ ከወዲህ ስትመላለሽ ስንቱ ሳቅ ብሎ ስንቱ አዘነብሽ። ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል። ዓለም ነጋዴ ነሽ ሻጭ ነሽ ለሚገዛ ያውን ባለውረት ሸቀጥሽ የበዛ አንዱ ሲያመሰግን አንዱ ሲጠላሽ ያዳላል እያሉ ኑሮ ሚዛንሽ ዓለምዬ ምን ይመስልሻል? ሰው ሁሉ ታዝቦሻል። ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል። ዓለም መንገደኛ ነሽ እንደ ኃላፊ ታዲያ ምን አለበት ሰው ባትገቢ ሩጫሽን ፊት ወይ ወደ ላይ እስቲ ወደ ኋላም ወደ ፊትም ዓለም ዓለም ምን ይመስልሻል? ሰው ሁሉ ታዝቦሻል። ሁልጊዜ አትጠቢም ከሰው አንደበት ዓለም የሁሉ ነሽ ወይንስ የጥቂት? ኧረ ማን ይኖራል ዓለም ካንቺ ጋራ? ሁሉም አይቶሽ ያልፋል እንደ ህልም እንጀራ። ዓለምዬ ምን ይመስልሻል? ሰው ሁሉ ታዝቦሻል።